ሄሎ ሰላም ጤና ይስጥልን ቴሌቪዥን አለ አቤት ይቅርታ ትግርኛ የለም አማርኛ አይሞክሩም
አይ አማርኛ አላስፈልግም።
ለመጫወት ፈልገው ነው game ኡን
ትግርኛ ምር አማርኛ ይፈልጠናል።
ይቅርታ እሺ